አንድ ላይ ትገዣለሻ እድሳትም ሲም ካርድም። ሄሎ ወይ አልሰጣትም ግማሾቹ ናቸው የተዘጉት አሉኝ ጠይቂያቸው እ ምነት እ ደረሰኝ ቆረጠችልሽ? ቆይ አንዴ እሺ እወዬ ሄሎ ይሰማኛል አባዬ ምን አልሽ?
ስልኬ ቴክኖሎጂ ነበረ ደውለ ነበረ አ አ እሺ ባለፈው በፕሪንተር አስገብተ ነበር አይደል?
አ
አዎ አልነገሩም ምላሽ አልሰጡኝም ምንም ማድረግ አልችልም እኔ
አ አልጠየቀችውም
አይ ጠይቄያቸዋለሁ መጠየቅ ጠይቄያቸዋለሁ
አ ልጠብቅ ወይስ ማለት እንዴ
እ ሆነሽ አይደል? እዛው ነሽ አይደል? ቢሮ ውስጥ ነሽ አዎ ቢሮ ውስጥ ቢሮ ነሽ አይደል? እንዴ እንዴት ታዲያ ምን
እኮ ምላሽ ስላልሰጡኝ ነው ጠይቄያቸዋለሁ ግን ያው ምላሽ አልሰጡኝም ገና እያዩት ነው መሰለኝ ማሽን ስላልሰጡኝ ነው ምላሽ
አሀ እሺ በቃ ሲሰጥ ንገረኛ እ
ምላሽ ከሰጡሽ አሳውቀኝ ነው አይሰጡሽም ጭራሽ አይ ይሰጡኛል check እያደረጉልኝ እያዩለት ስለሆነ ነው እ እያዩልህ ስለሆነ ነው መልካም ጠብቃለሁ ችግር የለም።
በቃ